Hello
ጤና ይስጥልኝ ድንበሯ
አዎ
እሺ ከአሪፍ ነበር የምደውልልዎት ኤደን እባላለሁ እሺ
እሺ ዛሬ የ POS ማሽኑ ያስቸገራችሁ ነገር ነበር አዎ ጠዋት ላይ እንትን አልነበረውም connection አልነበራችሁም መሰለኝ እና እሺ
ATM ካርዶቹን እየመለሰ ነበረ
አሀ እ ምን ሲሉ ነው እያለ ነው ወይስ አዎ እንዳለ እየመለሳቸው ነበር አይ- አይቀበልም ነበር
እሺ ምን አይነት መልእክት ነበር የሚያሳዩት ያን ሰዓት ላይ
ምን አይነት ምልክት መሰለሽ አንዳንዴ ማ- የተሳሳተ PIN የገባው ይላል ግን PIN ኑ ልክ ነው ሌላ ቦታ በሌላኛው ልክ ነው።
ፑት ስንቆርጥበት ተስተካክሏል
Okay አንዳ- አንዳንዱ ላይ ደግሞ system ኡ አይሰራም ብሎ ነው የመለሰው
እሺ አሁን ተስተካክሎላችኋል ወይስ አሁን ላይ እስቲ ቆይ እኔ ቤት አይደለም ወይ ደውዬ ላናግርልሽ የሰራችበት እሺ።
ከሆነ ካ- እሺ ወይ ይጠይቁና መልስ የደውሉልን ዘጠና ሶስት ዘጠና አምስት ላይ እሺ እናያቸው መልካም